ኢትዮጵያ student ሽቱ
hello አብሮ ይስጥልኝ። ሰላም ነው።
ሰላም።
ከሳምንት በፊት parcel ይዤ ነበረ።
እሺ፣ ተመላሽ ይሆናል ተብሎ ነበር፣ አልተመለሰልኝም።
በዚህ ስልክ ነው order ያደረጉት።
እ?
በዚህ ስልክ ነው order ያደረጉት። አሁን ደወሉ።
አዎ።
refund ድሎ ገን ላክሎት።
ከተቻለ ነገ ይላክልኝ።
እሺ።
የለም ስለተባለ ነው።
እሺ፣ አሁን warehouse ስላለን ነገ እንልክሎታለን።
እሺ፣ አመሰግናለሁ።
እሺ፣ እሺ፣ እናመሰግናለን። መልካም ቀን።